ጤና ይስጥልን። ሲ- ዋሽንግተን ነው አይደል?
አዎ CT scan ታዘን ነበር ከምኒልክ። ስንት ይሆናል እናንተ ጋር አምቡላንሱን ጨምሮ? ኦክሲጂን scan ያስፈልጋል።
የምንድን ነው የታዘዘላችሁ?
ሲ- CT scan የምን CT scan? ምን አይነት የምን CT scan ነው?
ሙሉ ሙሉ ሙ- ሙሉ CT scan እ?
ሙሉ ሲቲ ስካን ከነ አምቡላንሱ ስለ ከነ ኦክሲጂኑ
ሌላ ሄሎ
እሺ፣ ስልክ ስጣት ልስጣችሁ። ሌላ
እ፣ እሺ okay።
ማዘዣ አላችሁ አይደል?
አዎ አዎ
እሺ፣ ወይ ላኩልን እስቲ።
ምን ማዘዣው?
አዎ፣ በቴሌግራም ላኩልን እና ዋጋው እንድንነግራችሁ በደንብ እሺ